ሄሎ ሄሎ ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌዬ እንዴት ነሽ? ሰላም ነሽ ወይ?
አለን አለን። ምን ልርዳዎት?
አይ የሆነ message መጥቶልኝ ነበር። ክለብን ትኬት መጥቶልሻል ምናምን ይለኛል። አልገባኝም። ምንድን ነው?
እሺ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት። ኮከ- ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ።
እ ጥያቄና መልስ በኮይን ነው የሚጠቀሙት። ኮይን ለመግዛት ሁለት ቁጥር ላይ ያለ ሎት በሚገባሎት ትኬት እርስዎ ድሎትን ይሞክሩ፣ ጌሞችን ይጫወቱ። ሽልማቶቹ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እሺ በቃ እሺ ጌሙን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እሺ